Hello ታልሽብላለች።
ጤና ይስጥልኝ ከአርፊ ነው የምንደውለው።
እሺማ እንዴት ነሽ?
እግዚአብሔር ይመስገን። አሁን ደውለው ሪፖርት አድርገውልን ነበር። ሁለት የተቆረጠባቸው customer message ገብቶላቸው ከሆነ ምናልባት ያንን እንደ screenshot አንስተው ሊልኩልን ይችላሉ።
እሺ አንዴ እንትን ሄዷል። አንዴ ደውልለት መለስና እሺ ላርግልሽ ላርግልሽ ወይስ በዛ ወይም በሸፍቶ ቁጥር ልስጦትና የቴሌግራም customer ኡ አንስተው እዛ ላይ እንዲልኩ ማድረግ ይቻላል። የኛ ላኪልኝ።
ቴሌግራም ቁጥር ላኪልኝ።
እ፣ text አይሰራም። ብነግሮት ለመያዝ ይመችዎታል።
text አይሰራም። ስልክ ይዘሻል።
አዎ።
ስልክ ይዘሻል። ስልክ ይዘሻል። ስልክ ይዘሻል። ቁጥር ለመቀበል ቁጥሩን ላኪልኛ ወይ
አዎ ቁጥር ለመላክ የኔ አይሰራም። ለዛ ነው ምናልባት መያዝ ከተመችዎት።
እሺ መልሼ እንደውልልሽ።
እሺ ይቻላል።
እሺ እሺ